ሄሎ ጤና ይስጥልኝ ኤደን።
አዎ መልሼ ደወልኩሎት ከጭብጭብ እሺ።
አንድ አድርጋቸው ተም ተደውሎሎት ነበር።
አዎ ሽሮ ዛሬ ሜዳ ይዞ ወጥቶለታል እኮ እኮ።
አላት። ካቻፓ ሽሮ ሜዳ ያስኩት አለኝ። ወደ ሽሮ ሜዳ ነው ይዤ እኮ የወጣሁት ትላንት- አለኝ።
አዎ አንድ አድርጋቸው ጋር ደውለን ነበር። ራይሎች ይምጣልኝ ያለው የነጭ ሽንኩርት ወርድ አዎ ቀራኒዎች ደበሌ።
ራይል ነው የሚያሳየን።
አይ ቀራኒዎች ደበሌ ከሄደን ጋር አንድ ላይ ነው። እኔ ራሴን ያዝኩት ኩንር ስለጽው
ኦኬ። ትላንት አውርተው ነበር። አንድ አድርጋቸው ነጭ ሽንኩርቱ ጦር ይችላለሁ ብሎ ነበር። አዎ
አይ ሶራይሎት እንግዲህ እኔ አለ ከመጣ አንድ ላይ ነው። እዛ ከኑ
ሄሎ እኔ ሁሌም ማዘበኛ ስለሆን ቀራኒዎች ደበሌ ወረዳ ምንት ጋር ነው መቀበላት።
እኮ የሰው ወጥሎታል። ኤደን የሚለው የአንድ ግን ጦር ኃይሎች ብሎ ትላንት ማታ አውርቶ ነበር።
ስለ ጦሎች ነው የሚመጣው። እዛ ይመጣ ቀራኒው ይመጣ ጦር ኃይሎች ይመጣል። አዎ ትላንት ጦር ኃይሎች ይችላለን እዛ ነው የታለት ነጭ ዛሬ አውርቻቸዋለሁ እነሱን እኮ ነጭ ሽንኩርቱን አውርተዋለሁ አስደወለትም ለአንድ አድርጋቸው እኮ አንዳርጋቸው ስልኩን ልኮልኝ ይሄ ድራይቨሩን አዋርተዋለሁ። የነጭ ሽንኩርት የሄደን ነው ያልወጣ
ኤደን ምን አሉት? አዎ፣ ስልክ ሰጥቶት ነበር አለ።
እሱሽ ሚልኝ አለ።
ኦኬ በሰጠው ስልክ ደውለው ነው እንደዛ ያሉት።
አዎ፣ አዎ።
okay፣ እሺ። የእርስዎ location የት አካባቢ ነው?
የእኔ ቀራኒዎች ደበሌ ወረዳ ስምንት
ቀራንዮ። እሺ፣ ደበለ። እሺ፣ driver ኡን አዋርቼ መልሼ ልደውልለት። እሺ፣ መልካም ቀን።